Hello, this is Ellen. This is Rahil Nima from Lurgo.
ከአሸር ኮድ ኮድ ታደርግልኝ ነበር
ንገረኝ
አስራ ሁለት ነው።
ሀያ አንድ ሀያ አንድ አስራ አምስት እሺ
ስልሳ ሁለት
አስራ ሁለት ሀያ አንድ አስራ አምስት ስልሳ ሁለት ነው።
አ ይሄ ሶስት ጨዋታ ነው የወጣው እና ተመላሽ የለውም።
እሺ እሺ ሌላ አለህ?
ሌላ የለም እናትዬ እሺ እሺ፣ ስለ ደወልክ እናመሰግናለን። መልካም ቀን።
ኧረ አለኝ እናትዬ